Popender Todd.
Hello.
ሄላው
ሄሎ።
አቤት አቤት፣ ይሰማል። ደንበኛችን ምን ልርዳዎት?
ሰላም ነው።
አለን።
ይሄ የራዲዮ ጣቢያ አገልግሎት ነው።
አዎ
በእንዴት ነው አጠቃቀሙ ታዲያ?
ስልሳ ሁለት ዘጠና ሁለት ላይ ደውሏላ። መጀመሪያ
ስልሳ
ስልሳ ሁለት ዘጠና ሁለት
አዎ እሱን ደውያለሁ።
አዎ ከዛ አንድ ቁጥርን ሲጫኑ ለሬዲዮ አገልግሎት ይሎታል።
እሺ
ከዛ አምስት ኤፍኤም ጣቢያዎች አሉ። እነሱን እየቀያየሩ የሚቀጥለውን ለማዳመጥ ዜሮን እየተጫኑ እየወጡ እየገቡ እ እ ማዳመጥ ይችላሉ።
ከዛ አ- እንትን ብዙ ብር ይበላል።
ለ- ለሰላሳ ደቂቃ ስራ ሶስት ብር ነው እ የሚያስተካክለው።
እ ለሰላሳ ደቂቃ ሶስት ብር በሀያ አራት ሰዓት ውስጥ አንድ ጊዜ
በአስራ በሀያ አራት ሰዓት ውስጥ አንድ ጊዜ ነው እ እ
ማዳመጥ የምችለው አ ለሰላሳ እ- ደቂቃ በሶስት ብር
በሰላ- ለሰላሳ ደቂቃ በሶስት ብር አ
ከዛ በኋላ ሳቀጥዬ አሁንም በሶስት ብር ማዳመጥ አልችልም። አ- አንድ- አንድ- አይችሉም በሀያ አራት ሰዓት ውስጥ እንደገና ድጋሚ ሀያ አራት ሰዓት ከሞላ በኋላ ሌላ በሶስት ብር ቀስ ነው።
አይ እሺ፣ እሺ፣ አመሰግናለሁ። በቃ እሺ።
እኔም አመሰግናለሁ። መልካም ቀን ይሁንልዎት።
እ- እ- እ- ካርድ ይቀምጣል